እግዚአብሔር ይመስገን።
ከ BGI ኢትዮጵያ ነበር መደውልልዎት።
ከማ ከ BGI እሺ አሚ ነው የቤትዎት ስም?
አ አ
እ የ BGI መለያ ቁጥር በ text ልከን ነበረ። ደርሶታል ስልኮት ላይ?
በኔ በኔ ስልክ ነው የመጣ ወይስ በሌላ አዎ፣ አሁን በደወልኩበት ስልክ።
text message ነው?
አዎ፣ ደርሶታል።
እሺ፣ የመለያ አላየሁትም። እሺ አ- ደርሶታል።
አይ፣ አላየሁትም። ለ- አየዋለሁ። እሺ
እ ካልደረሶት ልነግሮት ነው ቁጥሩን።
ቁጥሩን እሺ ቆይ check ላድርገው።
ልንገሮት ደምኛል። ሰሞታል